hello hello ሄሎ አቤት ሀብታም ነሽ?
አይ ላገናኘ አዎ ሀብታም ላገናኝ ሄሎ እንዴት ነህ?
አለሁ ይመስገን ምንድን ነው እምቢ ያለክ? የ cashier ኡና የ የእንትኑ አ- ፎቶውን አይተሽዋል?
እ?
ፎቶውን አይተሽዋል? የላኩልሽን ፎቶ አዎ አዎ።
አዎ እና እዛ ላይ እንደሚያሳየው እንትኑ ላይ ሲቪው ላይ ያለው አርባ አንድ ስልሳ አንድ ነው draw ው ማለት ነው ዙሩ እሺ cashier ኡ ላይ ያለው ደግሞ ሁለት ሺህ አንድ መቶ አምስት ነው
ሁለት ሺህ?
እና እ ሁለት ሺህ አንድ መቶ አምስት አሁን ያወጣሁት
እሺ ቆይ አንዴ።
ለመጥ እሺ ማን ነው ጋር cashier ም ነው ያለው አይደል?
ሄሎ ሄሎ እሺ ሰላም ነው አለሁ ይመስገን እንዴት ነህ አለን አለን ምኑ ነው የማይመሳሰለው
ይኸውልህ ቲቪው ላይ ያለው draw ውና ዙሩ እሺ ዙሩ ይኸውልህ አራት ሺህ አንድ መቶ ስልሳ ሁለት ነው የሚለው እሺ ቲቪው ላይ እሺ ከ cashier ኡ ላይ ደግሞ ሁለት ሺህ አንድ መቶ አምስት ነው የሚለው እና የተለያየ ነው
የት ነው እንደዚህ ሆነው የት shop ነው
ይሄኛው እንትን ሐምራዊ ሐምራዊ መቶ ሀምሳ ዘጠኝ
አምራይ
ሐምራዊ መቶ ሀምሳ ዘጠኝ
እስኪ Any AnyDesk አለ እሱ ጋር
ልንገርህ
እስኪ ቆይ አንዴ